ወይ ወይ እሺ simple ሰጡ።
ኧረ አልሰጡኝም።
እሺ አቅርብልኝ። hello አቤት አቤት።
እሺ በ order number መቶ ሶስት ስልሳ አራት ሰላሳ አንድ የተቀበላችሁት order ምን ያህል ይቆያል?
አዎ ስደ- ስደውሉልኝም ሰላሳ ደቂቃ ብያችሁ ነበር። እየተዘጋጀ ስለሆነ ነው። chicken መቀየር ከቻለ መቀየር ይቻል። በ chicken chicken ውስጥ አለ ማለት ነው።
ምን ያህል ይቆያል ከዚህ በኋላ?
በደቂቃ ለመናገር ይከብዳል። ያው ዝግጅት ላይ ነው። ከ- ካለቀ ወዲያው ነው። ማብሰል ላይ አይደለም አሁን የ preparation ላይ ስለሆነ
ማለት አልቋል ተሰርቶ?
ማብሰል ላይ አይደለም አሁን እየቆየ ያለው preparation ላይ ስለሆነ ነው።
preparation ማለት
ስጋው እየተዘጋጀ ስለሆነ okay ገና አልተጀመረም ማለት ነው።
ተጀምሯል። እንትን እያለ ነው።
በቃ ከዛ cancel ሊሆን ወዲያ እንትን መቀየር አይቻልም።
አ- አይ customer ይሄንን ነው የፈለገው። ይቆይብናል ከዚህ በኋላ almost አሁን ሀምሳ ደቂቃ ሊሆነው ነው።
እሺ እሺ፣ በቃ ላድርገዋ። በዛ ከሆነ እሺ cancel ይሁን በቃ እሺ።
እሺ hello hello hello ወይ ወይ ወይ ቆይ እደውልልሃለሁ። እሺ አንድ እደውልልሃለሁ።